ሄሎ ሄሎ ሰላም ጤና ይስጥልን።
እ፣ አቤት።
እሺ ከ ChipChip ነበር የምንደውለው።
እሺ።
ይቅርታ ያል- ያልመጣሉት item አለ ከኛ አዎ ትላንት ደውዬ ነበር እኮ
ምንድን ነው item ኡት?
ቲማቲም
okay ቲማቲም እና ትላንት እረፍት ስለሆንኩ ነበር ያዘዝኩት እም፣ እ፣ ለማክሰኞ አደርግልሻለሁ ብላኝ ነበር። ትላንት ተረኛ አልደረሰኝም ስላ okay ለነገ ማክሰኞ ማለት ነው።
አዎ እና ዛሬ መቀበል አልችልም። ነገ ነው መቀበል።
ቲማቲሙ ብቻ ነው የቀረቡት item።
እ፣ አዎ ሌላው ደርሷል። ቲማቲም እሺ።
ብቻ ነው።
location ኑ የት ነው? ይቅርታ ገርጂ መብራት።
በቃ ነገ ይመጣሉታል። እሺ መልካም ቀን።
እሺ እሺ